ነው።
ሄሎ
መጣ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
ካሻውት አድርጌ ሪፈራል ጠይቅ ነበር አል- አልመለስልኝ አለ ቴሌግራም ላይ ወጪ አድርገ ነው ዊዶ አድርገ።
እ፣ እሺ የቤት ቤት ስልክ ቁጥር አሁን የደወልክበት ስልክ ቁጥር ነው አይደለም ዜሮ ዘጠኝ አርባ ስድስት 0946
ሀያ ስምንት 8 ዘጠና ሁለት ሀያ አንድ
ከ23 ሺህ ብር ነው።
አዎ
እሺ 0946 28 92 21 ወደሚለው የቴሌብር አካውንት ነው አይደለ?
አዎ
እሺ ገብቷል አሁን ወደ ቴሌብር አካውንት።
እሺ። ወደ ቴሌብር ነው ወደ ቴሌብር ቴሌብር ቴሌብር አካውንት ላይ ያዘዝከው እ፣ ወደዛ ነው ይገባል። በሳንቲም ሲሆን ወደ ቴሌብር አካውንት ላይ ያዘዝከው።
እሺ፣ እሺ፣ አመሰግናለሁ።
thank you ችግር የለም።